ቤቱን እናማስገበት
ሄሎ ሄሎ፣ ወይ ሰላም ነው?
አለ በዴት እግዚአብሔር ይመስገን።
በዴት ነኝ ወይረድ እንዴት ነሽ?
አለሁ ሰላም አለን አለን። እ፣ በ- ምን ሆኖብክ ነው? ሎጊን ሳረገው እኮ ያረጋል።
ምንም እዚህ አሁን ካሽራ አወጣለሁ ብዬ ትናንት ወደ አስር ሰዓት አካባቢ እምቢ አላት።
አ፣ ከዛ እንደምንም login ያደረገች ተመለሰ። ደግሞ ወደ አስራ ሁለት ሰዓት ዘጋባት። ከዛ ዛሬ ደግሞ ቀን ሙሉ ማከፋፈያ የሚለው ባለፈው የ login ያደረኩት ነው። ማክፊያ አዎ።
cashier ኡ እንትን ማከፋፈያ የሚለው አዎ፣ ማከፋፈያ አ፣ እሱ ነው። ግን ም- cashier የሚገርምሽ ሁሉም ቦታ እንዲሁም እንትን የ virtual ም ያስቸግረኝ ነበር። ግን የ virtual እየወጣን እየገባን እንሰራለን።
አዎ፣ ይሄኛው ግን ምንም ሊያሰራ አልቻለም። እኔ ደግሞ የሆነ ለቅሶ ነበረኝ አዎ።
እንትን ትላንት ማታ ሪፖርት አላየውም አልሰራ ብሎኝ ኦ፣ በቃ እስቲ ጠዋት እናያለን አልኳት። ጠዋት ገቢ አልኳት እምቢ አለኝ አለች። ቀን ሙሉ በቃ አልሰራች።
እም፣ እዚህ ጋር ግን አሁን እዛው ነው ያለኸው።
ወደዛ ልገባ እንዴርሻል።
በቃ እኔ desk ላክልኝ ስገባ።
እሺ እሺ